መቅዘቅ ነው እንትን ቃል ኪዳን ነኝ ከቤስት ቤት የምንረዳው የቤተሰብ አካውንት መክፈት ብዬ ነበር ጎግል ላይ እሺ ቤስት ቤት ዶት ቤት ላይ ሄዶ ነው አዎ እምቢ አለ ይለፍጣል ምናምን ጊኒ በላ ይላል አስቸገረ ምን ይላል ይለፋል ምናምን የምሰጠውን ሁሉ አይቀበልም አስቸገረ እሺ አዎ ፓስወርዱም ማለት ነው ሲያስገቡ አዎ እምቢ ይላል እሺ ካፒታል ሌተር ስሞል ሌተር ቁጥር ቁጥርና symbol መኖር አለበት symbol ም አድርገውበታል
okay symbol አላረግንም አዎ አራቱን መኖር አለበት እና በትንሹ ስምንት መሆን አለበት ብዛቱ
በቃ እንትኑን ብቻ ነበር ያልሞላ ነው በቃ እንደዛ አድርጋችሁ ሞክሩት ይሰራል እሺ በጣም ነው የምናመሰግነው አበባዬ እደውልልሻለሁ እምቢ ካለ እደውላለሁ እሺ ችግር የለም ይደውሉልን እሺ እሺ እኔ እሺ መልካም ቀን እሺ